አቤት ጤና ይስጥልኝ ከቢጃ ኢትዮጵያ ነው የምደውለው ወዳችን እሺ አሁን ደውለው እያስመዘገቡ አ ነበረ ደውዬ እና- ነበር አ አዎ እርሶ አብርሃም ኪዳን ነበር አ አዎ እ የሚገኙበት ቦታ ደብረ ዘይት መንገድ ነበር ያሉኝ እዚህ የማየው ደብረ ዘይት ከሆነ መንገድ ደግሞ- ካድኮ
እዚህ የማየው ከሆነ ደግሞ አስራ ውስጥ እ በሳሪስ መንገድ ነው የሚለው አ በሳሪስ መንገድ ሙልጌ ህንጻ አጠገብ
ሳሪስ ነው አይደለ ሳሪስ አ ሳሪስ ነው ሙለጌ ሙለጌ ህንጻ አጠገብ ጉለጌ አ ሙለጌ ሙለጌ አ ህንጻ
ሙለጌ ህንጻ አይደለም አዲስ ህንጻ አጠገብ አለ። አዲስ ህንጻ ገባ ብሎ ነው።
እሺ የሚያችን እሺ ለ- ለትብብሮት እናመሰግናለን መዝግቤ ያስተላልፍልዎታል ወን- እሺ አስቸኳይ ነው ወን- አዎ።
የኔ እሺ።
እሺ እሺ እሺ እሺ በአስቸኳይ ስታል እሺ